ነኝ። አስራ አንድ አካባቢ ምናብርቅልኝ ሴት ነው ያለችው እሷ ማለት ነው። እሷ እዚህ ጋር ሴምቲ ነው የምለው። እሷ ግን የትናየት ዳገት ወደ አቤም ዳገት መውጫ ጋር ነው ያለችው።
ወዴት?
ምናብርት ሪል ስቴት የሚባለው ጋር ነው ያለችው ከሰመራ ማለት ነው። እዚህ ጋር እኔ ጋር የምለው ሴምቲ ነው።
እሺ አስጠይቅላለሁ። አስራ አንድ አስር ነው አይደል ያልከው?
አስራ አንድ አርባ ሁለት አስራ አንድ አርባ ሁለት እሺ አይልሃለሁ።